ሄሎ ሄሎ በሪሁ
አቤት።
ሰላም ነው።
ደህና እዚያ ይመስል።
ከቤት ቤት ነው የምደውልልህ።
እሺ እሺ አንክሌም ስኬት እየላኩኝ ነበር እና ቴሌግራማችንን ስለቀየርን ሌላ ቴሌግራም ነው እና ቁጥሩን ልነግርህ ነበር እሺ ንገሪኝ።
ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና አምስት
አለ። እሺ
ሰላሳ አንድ ሰባ ሰላሳ አንድ
አንዴ ትደግሚልኛለሽ?
እሺ ዜሮ ዘጠኝ ዘጠና አምስት
ዜሮ ዘጠኝ ዘጠና አምስት
ዘጠና አምስት እሺ ሰላሳ አንድ ሰባ ሰላሳ አንድ ሰላሳ አንድ ሰባ ሰላሳ አንድ አዎ save አድርገውና ዛሬ ሀይ በላይ እሺ